ጤና ኢትዮጵያ በፊልሚንግ በኩል ጤና ይስጥልኝ።
ሄሎ ሄሎ፣ ይሰማል? ደንበኛችን ሰላም ጤና ይስጥልኝ።
አብሮ ይስጥልን። ምን ልርዳዎት?
አለ እስኪ የድራው ፊልሞች ማለት ነው እየቀዳሽ እያለ መሀል አቋርጦ አረፋ ያመጣብሻል ሳይልቅ ማለት ነው።
እሺ ደንበኛችን የቢጂአይ መለያ ቁጥሮትን ወይም ቲን ነንበሮትን ይንገሩኝ።
የእኔን ቴል ነበር ወይስ
የቤቱን TIN number
ዜሮ ዜሮ
ሶስት ዜሮ ነው ሁለት ዜሮ ሁለት ዜሮ ሁለት ዜሮ
አርባ ሰባት አርባ ሰባት አርባ ስድስት አርባ ስድስት አርባ ሁለት ስንት አሉኝ ደንበኛችን?
ዜሮ ሁለት ዜሮ አርባ ሰባት አርባ ስድስት አርባ ሶስት ሀያ ሁለት
እሺ መስመር ላይ ጠብቁኝ፣ እያየሁሎት ነው። መስመር ላይ ደንበኛችን ሄሎ ሮቢ ባር እና ሬስቶራንት ነው።
አ- አ- ሙሉ ስሞትን ይንገሩኝ። እሺ እ፣ አ፣ ሮቤል ወይስ የእርስዎ ሙሉ ስም ምን መሆን ይችላል?
አ፣ ዮናስ አ፣ ክፍሌ ዮናስ ማን?
ዮናስ ፍሳ ክፍሌ ምስራቅ
ዮናስ
ደንበኛችን ፍስ- ዮናስ ፍሳ ክፍሌማ
ድምፆት ትንሽ የራቀ ነው እና ዮናስ ማን ያሉኝ?
ዮናስ ፍሳ ክፍሌ ፍስሀ። እሺ ያ
አሁን በደወሉበት ስልክ ልመዝግብልዎት?
እ፣ ይቻላል። አሁን በደቦችም መዝገብ ችግር የለም።
እሺ የት አካባቢ ነው የሚገኙት?
እ፣ ሀያ ሁለት አካባቢ ነው የምትገኘው አዲሱ አስፋልት ከዝማማ ሆቴል በታች
ከምን ሆቴል በታች ከዝማማ ሆቴል በታች ልማማሽ። እሺ የድራፍት ማሽኑ አረፋ እያበዛን ያስቸገሩት።
አዎ፣ አንድ ቀን ሲሰጥን ማለት ሲያልቅ አቋርጦ ድራፍት ያመጣ አረፋ ይሆናል። አሁንም አንድ እየቀዳሽ ያለ ራሱ ሳይጨርስ አረፋ ይሆናል።
እሺ ደንበኛችን ቅሬታውን ወደሚመለከተው አካል አስተላልፍሎታለሁ የጥገና crew ዎች በተቻለው ፍጥነት መጥተው ይሰሩሎታል። ሌላ ምረዳዎት ነገር አለ?
ሌላ ምንም የለም። እሱ ብቻ ነው ያስቸገረ ያለ።
እሺ ደንበኛችን ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።